ጤና ይስጥልን ወደ እኔ የደወሉትን ደርሰዋል? hello
አቤት ጉዳይ ድርጅት ነው የደወሉትን ደርሰዋት?
የስራ ቅጥር ፈልጌ
እሺ ሙሉ ስሞን ይንገሩኝ።
እ ሙሉ ስሞትን ይንገሩኝ።
ምህረት አዳነ እድሜ?
አስራ ዘጠኝ
እሺ አሁን በደወሉ ስልክ ቁጥር ይገኛሉ?
አዎ እሺ የሚኖሩበት አካባቢ?
ደብረ ማርቆስ
እሺ እኛ አሁን ላይ እየሰራን ያለ ነው አዲስ አበባ ላይ ብቻ ነው።
ነው አዎ እሺ መልካም ቀን